ሄሎ ጤና ይስጥልኝ ቤስት ቤስት ሄሎ ጤና ይስጥልኝ ሲስተር ቤት ቤት ጠቃሚ ነኝ እሺ
እና ትናንት ናታ ውጭ ወርጄ ኮንፌርም እያለ ነው
በዚህ ቁጥር ነው እና- ያ
እሺ አንዴ ቼክ ላድርግልሽ ጠብቀኝ መስመር ላይ እ እሺ ቁጥሩን ልነግርሽ
ይሄ የደወልክበት ቁጥር አይደለ
አይ እ- እሱ ብር ስለሌለ ነው ሁለቱንም አንድ ስልክ ናድናችሁ እንጂ እሺ ንገረኝ እሺ ቤስት ቤት ቁጥር ዘጠኝ ሰባ አራት እሺ
እ ሰላሳ ሰባት እሺ
ሰባ
ሰባ
ሰላሳ አንድ መጨረሻ
ስንት ብር ነበር
አስራ አራት አስራ አራት ሺህ ማለት ነው።
እሺ ትናንት ነው አይደለ
አዎ ትናንት ማታ
እሺ ጉሊድ ነው ጉሊድ ዩሱፍ አዎ ውለዲ ፍቅር
እሺ confirm አድርጌልሃለሁ እሺ ትንሽ ቆይታ check አድርገህ ይገባልሃል
አዎ ወደ ወደ ቴሌብር አዎ ይገባላታል።
አዎ
እሺ sister በጣም thank you እሺ እሺ እኔም አመሰግናለሁ መልካም ቀን መልካም ጊዜ እሺ